hello ጤና ይስጥልን ቤት
ራይልን አናግሬያት ነበረ። ቴሌግራም ላይ cashback አድርጋልኝ ነበረ።
አንዴ ላገናኝትና ታወራታለች። ሄሎ ሄሎ አቤት አቤት።
አቢሜሌክ ነኝ። cashback አድርገሽልኝ okay እሺ እሺ። አዎ
calculation ኡ እንዴት ነው?
calculation ኡ እንዴት ነው? የቲኬቱ total odd አለ አይደለ?
አዎ ከዛ lose ላደረገው match odd ሲካፈል ይባዛል።
ሲካፈል አይ አዎ።
የቲኬቱ total odd ለወደቀው ጨዋታ የራሱ odd አለው አይደለ? እያንዳንዱ ጨዋታ አዎ።
እሱ አዎ።
ተካፍሎ ከሀያ እስከ አርባ አራት ድረስ ከሆነ ያስያዝከውን ብር ብቻ ነው የሚመለሰው።
አዎ።
ከአርባ አምስት እስከ ሰማንያ ዘጠኝ ከሆነ ደግሞ ሁለት እጥፍ ሀያ ብር ብታስይዝ አርባ ብር ይመለሳል ማለት ነው።
okay እንደዛ በሁለት- እያለ በሁለት የሚጨምር አለ።
ይባዛል።
አዎ።
okay።
እንትኑን ልላክልህ እ፣ እ፣ calculate ለሌላም አድርገው።
ጊዜ እሺ ለሌላም ጊዜ እንዲጠቅመኝ ለጓደኞችም እንዲሆን ጥሩ እም፣ እሺ፣ ቆይ አንዴ፣ ችግር የለውም። እልክልሃለሁ።